ቦክስ የምትወዳወት
ከዚህ ወደ ከቴሌብር ወደ ኢትዮኤክስ አስተላልፌ ነበር።
ከቴሌብር ወዴት አሉኝ?
ከቴሌብር ወደ
ሄሎ
ወደ ቢቴክስ ቢቴክስ ቤቴክስ። እሺ እሺ፣ ደንበኛችን ያ- ከቴሌብር ቆረጠና አልገባም እዛ ላይ ማለት ነው። ሴክተር አልገባም።
እሺ፣ ምን ያህል ብር ነበር?
መቶ ብር ነው ብሩ። ሪፖርት አርግቼ ነበር ምንም አልተመለሰልኝም ማለት ነው። በቴሌግራም screenshot አርግቼ ልኬ ነበር።
በዚህ ቁጥር ነበር ያስመዘገቡት?
አዎ በዚህ ቁጥር ነው።
እሺ፣ ስሞትን ይንገሩኝ።
ደረሰ አባይ ነው።
እሺ፣ ደንበኛችን እያየሁሎት ነው። ትንሽ መስመር ላይ ጠብቁኝ። መስመር ላይ ያሉ ደንበኛችን አዎ አለ።
እሺ ስላስጠበቅነው ይቅርታ። እ የእርስዎ ጉዳይ ተላልፎሎታል ለሚሰሩት ክፍሎች። እስካሁን የሰጡን አዲስ መረጃ ስለሌለ ነው። ተስተካክሎ እንዳለቀ ሲያሳውቁን ለኛ እኛም ለእርስዎ እናሳውቆታለን። እሺ፣ መልካም ምሽት ይሁንልዎት።